እደውልለታለሁ አሁን እየደወልኩለት ነው ሀይ ሀኒ እለው ነው
ሄሎ ጤና ይስጥልኝ ከቢጄ ማዕከል ነበር የምደውለው ደንበኛ እሺ የእኔ እናት እሺ እሺ እሺ ቢራ ቢሮ አዎ ወደ ዋናው ጥገና ክፍል ደውለን አሳውቀናል አሁን ይመጡልዎታል ልጁም አሁን ሲጀመር ይደውልልዎታል ደንበኛችን እሺ ያስረዷቸው በጣም እግዜር እሺ በእናትሽ ቆንጆ ድምፅሽ ሁሉ ያምራል በእናት እሺ thank you አሁን አመሰግናለሁ ፕሮግራም እወድሻለሁ።
እንዳለበት ይንገሯቸው እሺ እሺ እሺ እሺ እሺ አስቸኳይ መሆኑን ያስረዷቸው ይደውሉ እሺ እሺ እሺ እሺ እሺ